Hello ጤና ይስጥልኝ። Best Bet ቃልኪዳን ነኝ ምን ልርዳው
Sister አብዱረህማን የቅድሙ ልጅ ነው፣ ግን ገና አልገባም እኮ።
እሺ፣ በዚሁ ነው በዚህ ስልክ ቁጥር ነው Best Bet የሚጠቀሙት?
ሁለት ቦ- ሁለት ስልክ አለ። አስራ አምስት ቁጥር ነው። አስራ አምስት ስልሳ አራት ሰባ ሰባ ነው።
እሺ፣ deposit ነው አይደል ያልገባው?
አዎ አንድ ሺ እሺ።
መቶ ሰማንያ ብር እ፣ የቴሌግራም username ማን ነው?
አብዱረህማን ይሄ ነው።
አብዱራማን አዎ ፎቶም ልካለሁ እኮ ክርሽቱ አድርጌ
አብዱራማን ሀሺ።
አብዱረህማን ከሳል አሊ
እሺ፣ ስልክ ቁጥር ትነግረኛለህ? የሲቢኢ አስራ- እም፣ የሲዲ ስልክ ቁጥር
ሲቢኢ የምትጠቀምበትን ስልክ ቁጥር ሲዲ የሚጠቀመው አዎ ዜሮ ዘጠኝ አስራ ሁለት 0912 ልከህልናል። እሱን
ዜሮ ዘጠኝ አስራ ሁለት ስልሳ ስድስት ይሄ አሁን የምደውለው እሺ 66 ሰማንያ ሶስት ሰማንያ ዘጠኝ 83 89 አዎ ይሄ ነው ሲዲ የሚጠቀመው እሺ እ፣ ራህማን ቀሲል አሊ አይደል?
አዎ
እሺ ለቻፓ ሳውቀናቸዋል። እስከሚገባሉት እየጠበቅን ነው። እኛም ልክ ሲገባሉት እናሳውቆታለን።
እ፣ እሺ እሺ፣ ትንሽ ጠብቁ። ይቅርታ በጣም እሺ እሺ። መልካም ምሽት።